ሄሎ ውርት ባባት
ሄሎ ሄሎ አቤት
እንትን ቀደም ብዬ ገብቼ ነበር። ቴሌግራም እንትን ፖስት አድርጌ ነው
ቴሌግራም ላይ
ዜሮ ዘጠኝ አስራ አራት ሀምሳ አምስት የሚጀምር ወይም ቴሌግራም ላይ ካህን ሄሎ እሺ አሁን እኮ አስረዳሁት ደንበኛችን የሚልኩት withdraw ያደረጉበትን ይላኩልን አሁን information ኡን ስላላስተካከሉ ማስተካከል አንችልም እኛ ኦንላይን ላይ አገኘዋለሁ አዎ ኦንላይን ላይ ያገኙታል ይፈልጉና withdraw
okay እሱን ላከው አዎ withdraw የሚል እና ብሩ ራሱ ያስተላለፉበት ብር መሆን አለበት አንድ ሺ ሰባት መቶ ነው የተቀረጠበት
አሁን ሺ ሰባት withdraw ሳደርገው አየር ላይ ነው እንትን ያደረጉት እኔ አንድ ሺ ሰባት መቶ withdraw የሚል successful የሚል ካለ screenshot አድርገው ይላኩ።
okay transaction ላይ ማለት ነው።
አዎ transaction ላይ እሺ።